ጤና ይስጥልኝ ሁሉ ስፖርት ነው በአካባቢዎ ምን ልርዳዎት?
አሁን screenshot አርገህ ላክልኝ ብለሽኝ ነበር እሺ
አርጌዋለሁ ወደ ቴሌግራም እሺ አስራ አራት ሺህ አምስት መቶ የሚለውን withdraw ው ሳረገው በሳንቲም ፔይ ማለት ነው ለካ በሳ- አሪፍ ፔይ ነው የሚሰራው መሰለኝ ማን ነው ስሞት ቴሌግራም ላይ?
እኔ ክብሩም
ክብሮም ነው የሚለው ክብሮም ይስሐቅ
አዎ
እሺ ስልክ ቁጥር ይላኩልን እሺ ስልክ ቁጥሮትን ይላኩልንና እናስተላልፍልዎታለን እሺ እሺ እሺ